hello
ጤና ይስጥልኝ።
ሰላም ጤና ይስጥልን።
ስፖርት ኦንላይን ተወደ- ተወዳድሬ ነበረ።
አለን ምን ልርዳዎት?
ስፖርት
እም?
ስፖርት ላይ በኦንላይን ተወዳድረን ነበረ።
ቴሌዊን በድረገጽ ነው የሚጫወቱት?
አዎ፣
ምን ሆኖቦት ነው ታዳሽ?
ሲስተሙ mess- message አላከልኝም ኮዶች ሜሴጁ እኮ referral code የሚለውን እንዳይጠቀሙ እ፣ ሊንኩን ሲጫኑ ይከፍትልዎታል። ኢንተርኔት ተጠቃሚ ከሆኑ ከዛ ስልክ ቁጥሮትን ያስገቡና
እሺ login ነው የሚሉት። ከዛ በኋላ send የምትላለች verification ይገባልዎታል። እሱን አስገብተው login ብሎ መጫወት ነው።
እሺ እሺ